ጤና ይስጥልኝ ሳሙና ስታርነት አብሮሽ ጥልን ሄሎ
ሄሎ አቤት
ለመጠቆም ነበረ።
እሱ ብንክሽ ለመጠቆም ነው።
አዎ የስንት ዓመት ልጅ?
አራት ዓመት።
እህም፣ እሺ እ ሙሉ ስሟና የቤተሰቦቿ ስልክ ቁጥር አለዎት? ሴት ነው ወንድ ነው?
ሴት ናት።
እሺ እ እኛ ጋር የሚቀርቡ ልጆች Donkey Tube አይተዋል አይደለ? ያው አምስት ዓመት እና ከዛ በታች ነው ጎበዝ የሆኑ የተለየ ተ- talent ያላቸውን ልጆች እ ያው ሩ ማንም አይበልጣቸውም ብለው የሚያስቡትን መጠቆም ይችላሉ።
አዎ እሺ
እሺ ሙሉ ስሟና የቤተሰቦቿ ስልክ ቁጥር አለዎት?
አለኝ። አዎ
ምንዎት ናት ለእርሶ?
ለእኔ የእህቴ ልጅ
እሺ እሺ ስሟን ይንገሩኝ።
ሀና ጸጋ
ሀና ማን አሉኝ?
ሀና ጸጋ
ሀና ጸጋው። እሺ አራት ዓመቷ ነው ያሉኝ?
አዎ
እሺ እ የቤተሰቦቿን ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዜሮ ዘጠኝ አስራ ሰባት አስራ ሰባት ሀምሳ አምስት እሺ ሀምሳ ስምንት ሀምሳ አራት ሀምሳ ስምንት ሀምሳ አራት ዜሮ ዘጠኝ አስራ ሰባት ሀምሳ አምስት ነው።
አዎ
እሺ ቀንዴ አስራ ሰባት ሀምሳ አምስት ሀምሳ ስምንት ሀምሳ አራት የት አካባቢ ነው አድራሻዋ?
አዲስ ገበያ
አዲሱ ገበያ። እሺ እ የእርሶን ስም አልበል?
ለእኔ ዮርዳኖስ ተስፋዬ
ዮርዳኖስ ተስፋዬ።
አዎ
እም፣ እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ሀያ አምስት ሀያ አምስት ሰማንያ ስምንት ዜሮ ሶስት
ሰማንያ ስምንት ሀያ አምስት ሰማንያ ስምንት ዜሮ ሶስት ነው።
አዎ።
እሺ እሺ እንደውልልዎታለን። እናመሰግናለን ስለደወሉ።